ሰላም ጤና ይስጥልኝ መስፍን።
እስካሁን አላመጣልኝም ጨዋታ።
እ እ ያለቀ ጨዋታ አላሳየኝም እስካሁን።
ያለፈ ጨዋታ ያለቀ ጨዋታ አላሳየኝም።
እሺ cashier code ንገረኝ እስኪ።
አስራ አራት ሀያ ስምንት አንዴ ቆይ። አስራ አራት ሀያ ስምንት
ዘጠና ሰማንያ አራት ዘጠና ሰማንያ አራት
አዎ
መቼ ነው ቀኑ?
የትላንት ጨዋታ ነው።
አንዴ መስመር ላይ ጠብቀኝ። እሺ አንድ postponed የሆነ ጨዋታ አለ ዊጋን አትሌቲክ የሚለው እሺ ሀያ አራት ሰዓት መጠበቅ ይኖርብሃል። ከሀያ አራት ሰዓት በኋላ ውጤቱ ይወጣል። ከሀያ አራት ሰዓት በኋላ እሺ እሺ እሺ